hello ሰላም ጤና ይስጥልኝ ቤተሰቤ
ወይ sister deposit ልክ ነበረ አልገባም። ቴሌግራም ላይ ምናምን ብሎ ልክ ያለው አልተመለስልኝም።
የቴሌግራም ስምህ ማን ነው?
አ የቴሌግራም ስምህን ንገረኝ።
ቴሌግራም ስሙ እ
መሐመድ ዩሱፍ
መሐመድ
አ መሐመድ አ እስቲ hi በለኝ መሐመድ። ይቅርታ በጣም ብዙ መሐመድ ነው ያለው።
እና
hi በለኝና ልይልክ